Thank you.
እስከ ፍልፈት እግዚአብሔር ያበልልተ በእግዚአብሔር ተመኩ። ሁሉንም የዚህ ጌታችን የመድኃኒታችን የሱስ ክርስቶስ አባት እግዚአብሔርን ማልዳለን በውስጥ በአፋ እያመሰገን ስንለምነው ሰውሮናልና ረድቶናልና ደግፎናልና እስከዚችም ሰዓት አድርሶናልና በኩሉ ሰላም መቴና ይረስየን ዘለምረት ስልጣን ቦቱ እግዚአብሔር አምላክን ስለን አሰበኩ ሁሉን የምትይዝ እግዚአብሔር ሆይ ክብር ስምህን እንለምናለን ማልዳለን። እኛን አይተህ ወደ ልመናችን ተመልከት። በመላእክት ኃይል ሕዝብህን ጠብቅ። ከእኛ ላይ ከሕዝብህም ላይ ምቀኝነትን ሁሉ ጥፋትንም ሁሉ አጥፋ። የሌሊትንም ተረፍ በፍቅርና በጤና ሁሉን አን እንኖር ዘንድ መኖር ስጠን። በክርስቶስ ልብስ ያለ ክብር ስም አንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ይእዜኒ ወዘልፈኒ ወለዓለመ